hello hello ጤና ይስጥልን።
አብሮ ይስጥልን። ሰላም ነው እግዚአብሔር ይመስገን። ሰላም እንዴት ዋሉ?
አለን አለን። በረራ ስንት ሰዓት ላይ አለ? ሐዋሳ ወደ አዲስ አበባ ከአዲስ አበባ ሐዋሳ
ሐዋሳ ወደ አዲስ አበባ ከሐዋሳ ወደ- ወደ አዲስ አበባ ለመቼ ነው የፈለጉት?
ለዛሬ ለዛሬ መመለሻ ይፈልጋሉ እንዴ?
መመለሻ አልፈልግም።
እሺ። እሺ ከአዲስ አበባ ወደ ይቅርታ ከሐዋሳ ወደ አዲስ አበባ እ፣ ከአሁን በኋላ ሁለት በረራዎች አሉ ከሰዓት አዎ።
11 ሰዓት እና እ፣ አዎ።
ከዛ ቀጥሎ ደግሞ ማታ 12 ሰዓት ከ30 የሚነሱ በረራዎች አሉ።
ዋጋቸው ትነግረኛል?
እ፣ ይቻላል። የዋን ዌይ ዋጋው ከ የሁለቱም ዋጋ ተመሳሳይ ነው 3126 ብር ይሆናል።
ሶስት ሺህ አንድ መቶ ሀያ ስድስት ብር።
አዎ።
እሺ አመሰግናለሁ።
እሺ ስለደወሉልን እጅግ በጣም እናመሰግናለን። መልካም ቀን ይሁንልዎት።
እሺ።